አቤት ሄሎ፣ ጤና ይስጥልን።
አብረስትለን የለመረው ሳቤላ ባርና ሬስቶራንት
ነው ነው ሰላም ነው።
እግዚአብሔር ይመስገን። ሰላም ከዊ ፕላስ ሶሉሽን ነበር የምደውለው።
ከየት?
ዊ ፕላስ
እሺ
እም፣ የተመዘገቡ አካውንቶችን active እያደረግን ስለሆነ ሲስተም ላይ አዎ።
የሚሞላ ጥያቄ ለምን ጠየቅ ነበረ እችላለሁ?
እኔንም አቤት በእናትህ ይህ የባለቤቷ ነው እና የስራ ስልክ ስለሆነ እንትን ብለው ነው ወይ ደውዬ ለማክራት ወጣ ስላለች እሺ፣ እሺ፣ ትችያለሽ።
እ? እሺ እሺ፣ እሺ።
እ፣ ፎርም የት ባንክ ነው?
እ
የት ባንክ ነው የምቤት ዊ ፕላስ ዊ ፕላስ
ዊክላስ እ
እሺ እሺ እሺ።
አይ እንደና ብዬ ነው እሺ፣ እሺ። አመሰግናለሁ። መልካም ቀን።
አመሰግናለሁ እሺ